ነስልኝ ቤት ቤት
ብር ይዞብኝ ነበር።
withdraw ነው?
አዎ ይዘሩ።
ቤት ቤት ስልክ ቁጥር የደወልክበት ነው?
አዎ አዎ።
ስንት ብር ነው?
ሶስት ሺህ ብር ሁለት እና ሁለት ሺህ ብር አለ።
እሺ እሺ፣ ጠብቀኝ። ዘጠኝ እና መቼ ነበረ?
አሁን አሁን
እሺ account ነበር የደወልክበት ነው አይደለም?
አዎ አዎ።
እሺ confirm አድርጌልሃለሁ። ከአንድ እስከ ሁለት ሰዓት ባለው ውስጥ ይገባል አልሽኝ። ቻፓ ስለሆነ ትንሽ ሰዓት ይፈልጋል።
አረ ቅድም አልቆ- አልቆየም ነበር እንደዚህ ወደ ፈጠነ ነው።
አዎ። በሳንቲም ነው በቻፓ ነበር የተጠቀምከው?
ቻፓ ነው።
በቃ confirm አድርጌልሃለሁ። አሁን ሊገባልን እኮ ይችላል።
እሺ እሺ ስማ እሺ እሺ አባቴ መልካም ቀን።